ሄሎ ጤና ይስጥልኝ ታላቅ ፕላስ ታከም ምርጫ
ሰላም ነው?
እግዚአብሔር ይመስገን አማን ነው?
አለን ተድላ አምቡላንስ ባኮ ምልርዳ
በግል ስደውል በቃ እንትን አገኘ በቃ እና እንገናኝና እናወራለን ይሄ የአምቡላንስ አገልግሎት መስጫ ድርጅት ነው።
ነው እኔ ደስ ብሎናል። አንቺ ሳግኝና ደህና ነሽ? አይደል?
ምን አልከኝ?
ደህና ነሽ?
እግዚአብሔር ይመስገን። አምቡላንሱን ፈልገው ለ- ለሚ- ለሚደውሉ ሰዎች መስመር እያስገባቸው ስለሆነ እባክህን አምቡላንስ ፈልገህ ካልሆነ በዚህ ስልክ ባትደውል ይመረጣል።
እና በላስ መደወላችን አንቺ